ሄሎ ሄሎ ሄሎ
የቤት ወጥተሃል? አይ ቅድሙን ኦርደር የብሌኑን የብሌኑን አ- በቃ አልሰራሁትም፣ እነሱም አልሰሩትም። ወጣሁ በቃ ውጣልኝ ከደውሎልኝ እሺ፣ እሺ በቃ በቃ አዎ ራሴን መመኝ
ሄሎ
ሄሎ ሄሎ በቃ እሺ እሺ፣ ዝጊው ነሽ ስልክ ያለች ወይ